ሄሎ ሳቤ ነኝ። አቤት።
አሳሙን እኛውን አሳውቄት ነበር።
እሺ
ለከስተመር አደወላችሁላት ወይስ አልደወላችሁም?
ሀብታሙ ማ
አለም ሞባይል ባንክ ዘጠና- አይደለም ያልከሆነ አለምነህ ሀብታሙ አለምነህ አ፣
እኮ አሳውቅ ይልሃለሁ። መልስ ይመልሱልኝ እነግርሃለሁ። እሺ ቴሌ ብር የላትም እንደ ሀብታሙ ሞባይል ባንኪንግ እየሰራ አይደለም አሁን።
የላትም መሰለኝ። እኔ እንጃ በእናትህ፣ እኔ እዚህ ጋር ብዙ አስጋብኝ።
እ
የላትም መሰለኝ። እኔ እንጃ ነው ያላችሁ።
እኮ እሺ በቃ ያ- እያወሯት ነው። እደውልልሃለሁኝ። እሺ ሀብታሙ።
ኧረ ቶሎ በይ፣ የሆነ መፍትሄ እሺ እኛ ስለማናግራት እኮ ነው። ለሚያናግሯት አስተላልፍልሃለኝ።
እኔ እዛው ቁም እየጠበኩኝ ነው።
እሺ እደውልልሃለኝ።